ሄሎ ሄሎ ጤና ይስጥልኝ ብቃቱ አሜን ስትልህ እሺ ከቢው ነበር በኦርደር ነበር ሰማንያ ስምንት ሰባ ሰባት ሀምሳ ስድስት ተቀበላችሁት ኦርደር ምን ያህል ይቆያል?
እቺ አንዴ ይቅርታ ያው ነምበሩ ምን ስል
ሰማንያ ስምንት
እህ እህ እም?
ሰ- ስንት አልሽኝ? ወደ ነምበሩ እኔ ሰማንያ ስምንት ሰባ ሰባት ሀምሳ ስድስት ሰማንያ ስምንት ሰባ ሰባት ሀምሳ ስድስት
እሺ። አይ አይቆይም፣ በቃ አሁን አወጣልሻለሁ። አሁን አወጣልሻለሁ።
ስንት ደቂቃ?
አምስት ሶስት ደቂቃ አምስት ደቂቃ አምስት ደቂቃ እሺ እሺ
ምን-